አቤት ወይ hello ሞይንኮ ሞይንኮ ጋር ደረስኩ።
ኦ በጣም ወረዱ። ከሞይንኮ ትንሽ ከፍ ብሎ እኮ እና ነው። ከሞይንኮ በሞይንኮ side ሆኖ አይታይም እኮ የእናንተ ሎጎ የት አለ?
ትንሽዬ branch office ቆይ እዛ ያሉ offi- እዛ ያሉት ልጆች እንዲደውሉት ላድርግ። ቆይ እዛው ጋር ምኑ ጋር ቆይ ምኑ ጋር ትክክለኛ ንግ- ብትነግሪኝ እኮ ሞኒንግ ሞኒንኮ ጋር ነኝ አሁን አያት አዎ፣ ሆስፒታል እሺ ጋር ከሞይንኮ ትንሽ ከፍ ይበሉ ወደ ላይ።
እሺ፣ ከፍ አልኩ።
ሞይንኮን ይዘው ትንሽ ከፍ ብለው ሱዙኪ እ።
ታምሪን አለ አይደለ?
እ እ ሱዙኪ ሱዙኪ ኩብ ወ- መኪና ኩብ አለ።
ሆቴል ምናምን የሚል አለ ኩብ- አዎ እኮ ኩብ ሆቴል።
ከዛሀብ ሆቴል አዎ እዚህ ከዛሀብ ሆቴል ፊት ለፊት እኮ ነው አይታየትም? ዛሀብ ሆቴል ጋር ሆኖ ይታየታል። ፊት ምኑ ለፊት ነው የምትል።
ወደ እንደ ፊት ለፊት ነው አዎ ከዛሀብ ሆቴል ፊት ለፊት ይታየታል። ሎጎ አለ ፍሊንስቶን የሚል ከዛሀብ ሆቴል ፊት ለፊት